ሄሎ
ሞክር እስከዛ በሱ ሄሎ ቅድም እኮ ገብቶ ነበር። ምንድን አሎ ሰላም ጤና ይስጥልኝ ቤት ቤት ቤት እንዴት ዋልሽ? ሰላም ነሽ?
አለ ምን ነበረ አዎ እ ጆሲ ነኝ። ያው እንትን ነበር ፈልጌ እ አይሰራም አለ እዚህ ጎንደር ክሮም እ አይከፍትማ የቤ ኳስ ፉትቦል
ምን ነው በለክ አዎ እምቢ አለኝ እና ቪፒኤን እስኪ ካለ ቼ- ቴሌግራም ላይ ጆሲ የሚል አለ እስኪ ላኪልኝ ከቻልሽ ቪ- አፓን ምን እኮ ወይ ዳውንሎድ አፕሊኬሽን አድርገዋ እ ል- ከእኔ ጋር እምቢ ብሎ ፒሲው ጋር እምቢ አለ ስልኬም ጋር ሞክሮ እምቢ አለ ሴት አፑ ካለሽ ከአንቺ ጋር እ ላስቸግርሽ
እሺ ወይ ጻፍልን እስቲ እሺ ሀይልሻለሁ ጆ- ቴሌግራም ላይ ጆሲ ጻፍልን ጆሲ የሚል ነው ሀይልሻለሁ እሺማ እሺ እሺ ጻፍበት